hello
hello እያለ እኮ ነው እማ አፒቲ hello እያለ ማ hello
ጤና ይስጥልኝ።
አብሮ ይስጥልኝ።
ሰማንያ አንድ ሰማንያ ስምንት ላይ Flintstone Homes ደውለው ነበር።
አቤት አቤት።
ሰማንያ አንድ ሰማንያ ስምንት ላይ Flintstone Homes ደውለው ነበረ።
አዎ፣ አልደወልኩም። በስህተት ነው አልደወልኩም። እሺ